ሄሎ ጤና ይስጥልን።
hello ጤና ይስጥልን Best Bet አብሮ ይስጥልን አባት። ትናንትና ማታ ላይ በቴሌ ብር withdraw አድርጌ ነበር አራት መቶ አስር በዚህ በደወሉበት ቁጥር ነው አይደለም አይደለም ዜሮ ዘጠኝ ሀያ ሀያ ሀምሳ አምስት ዜሮ ዘጠኝ ሀያ ሀምሳ አምስት ሀምሳ አምስት ዘጠና አንድ እሺ ዘጠና ዘጠኝ ነበር።
መቼ ነው ያልከኝ?
ትናንት ትናንት
ስንት ብር ነው?
አዎ ትናንትና አራት መቶ አዎ አዎ አራት መቶ አስር አስር ብር አዎ ወደ ቴሌ ብር pending ብሎ በቃ በዛው ማታ ወደ ላይ Best Bet ተመልሶልሃል። እሺ አሁን check አድርግ።
ወደ ቤት ቤት እሺ ወደ Best Bet account እሺ እሺ አባዬ